አባዲ አክሊል ዘንባዘ ወንተ ደለ ወጀራ ባሕር ወቀጸላ ወጽሩይ በቤተልሔም ተወልደም ድንግል ብስራትክሙ መሃ ይምናን ማፈ ዮሐንስ ስርግው ተቀስመ ፈው ሰባኬ ወንጌል ነዋ በማይከላው ሰቆ